hello ጤና ይስጥልን እንዴት ነሽ?
ብር ከቤት እስ bet ወደ ቴሌ ብር ለማዞር ፈልጌ ነበር።
እሺ step ኦች አሉት ላክልህ ቴሌግራም ላይ hi ትለኛለህ።
አ- የላክሽልኝን እኮ አየሁት እና እሺ ማን ልበል ስምህን?
ተስፋውን ነው የሚለው።
ተስፋውን አዎ።
ተስፋውን እሺ
እሺ deposit ጋር ገባው።
እሺ ከዛ withdraw የሚለው ጋር ልንቀዋል።
አይ እ፣ አዎ withdraw
withdraw ከዛ በኋላ እ፣ vo- voucher ቻ- ቻፓና እሺ
የሚል መጣ እሺ የትኛውን ነው አንተ ወዴት ነው የምትልከው? ወደ ንግድ ባንክ ነው ወደ ቴሌ ብር?
ወደ ቴሌ ብር።
እሺ ወደ ቴሌ ብር ከሆነ ቻፓ የሚለውን ንካው፣ ሁለተኛ ላይ ያለው ማለት ነው።
እሺ ቻፓን ነካሁት። ከዛ
ቻፓን ስትነካ ይመጣላል ቴሌ ብር አማራጭ።
ሁሌም account ባንክ ምናምን የሚለው ነው የሚመጣው።
እስቲ ፎቶ አንስተህ ላክልኝ እስ- ቴሌግራም ላይ ሊያው
እሺ እሺ